ተድላ
ጤና ይስጥልኝ።
አቤት።
ከአሪፍ ፔ ነው የምደውለው። መልሼ ደወልኩኝ።
እሺ አሁን ላይ እየሰራ ያለው apply ማድረግ የሚችሉበት ጆ- አሪፍ jobs ላይ ሲገቡ መጨረሻ ላይ global talent internship የሚለው ነው ክፍት የሆነው። እሱ ላይ apply ማድረግ ይችላሉ ደመያችን ምን አልሽ? ምን አልሽ? ይቅርታ አንዴ።
አሁን ላይ ክፍት የሆነውን እም፣ እዛው website ላይ ሲገቡ መጨረሻ ላይ career ላይ አሪፍ Mm.
jobs የሚል አለ። እሱን ሲነኩት Okay.
የመጨረሻ ላይ global talent Mm.
internship የሚል አለ። እሱ ክፍት ስለሆነ እዛ ላይ apply ማድረግ ይችላሉ።
እሺ አመሰግናለሁ።
እሺ መልካም ቀን።